አላውቀውም።
ሄሎ ጤና ይስጥልን።
ሄሎ ጤና ይስጥልን።
ሰላም የአምቡላንስ አገልግሎት ይኖራችኋል? ይቅርታ አለን። አዎ ሀረር ክፍለ ሀገር ይቻላል?
ክፍለ ሀገር ሀረር አዎ እ፣ ታማሚ ነው ወይስ ሬሳ ነው?
ታማሚ ከዛ ለማምጣት ከዛ ለማምጣት አዎ እሺ ይቻላል። አዎ። በዚህ መ- መልሰን በዚህ ደውለው
አዎ ግን በጣም ብታፈጥኑልኝ ደስ ይለኝ ነበር። ማለት ምን እንደሚያስፈልግ ከሐኪሙ ጋር ስላወራን እኮ አሁን እ፣ ስልክን አስተላልፍልህና ይደውሉልሃል። ስለ እሺ፣ price ኡም እሺ።
ስለምኑ እሺ፣ ከሀረር እሺ።
ወደ ሀረር ነው ያልከኛ? ከየት ወስ ከሀረር ነው ወደዛ ወ- ከዚህ አዲስ አበባ ከአዲስ አበባ ሀረር ሀረር ሄደን እ፣ ይዘነው ነው የምንመጣው አሀ፣ patient ኡ።
ከሀ- ከሀረር ነው patient ኡን ይዛችሁ የምትመጡት?
አዎ እሺ በቃ መልሰን እንደውላለን።
እሺ እሺ እሺ